hello
አቤት ጤና ይስጥልኝ ምን ልታዘዝ
እኔ ጤሌውን እንዴት አድርገን ነው እንትን እንትን ማድረግ የምንችለው?
ምን ማድረግ የምንችለው
መጫወት ወይም መመል- እንትን መልስ መስጠት።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ
እሺ
ገንዘብ ሰባት ቁጥር ይጫኑና አማርኛ ያደርጉታል
እሺ ሶስት ቁጥር ላይ ለመጫወት የሚል ይመጣል
እሺ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል
እሺ
ጥያቄና መልስ እ፣ በ coin ይመልሳሉ
እሺ የእድል ጨዋታ ደግሞ subscribe ሲያደርጉ ትኬት ሲኖሮት ደግሞ እድሎትን ይሞክራሉ
እሺ እሺ